ሰላም ጤና ይስጥልኝ።
ጤና ይስጥልኝ።
ተካልኝ ሚካኤል
እሺ
ከ We Plus Solution ነበር የምደውለው። ሰላም ከምን?
እባላለሁ። ከ We Plus Solution እሺ ጋሼ
ድርጅታችን አዲስ መተግበሪያ develop አድርጎ በአንድ application ውስጥ አምሳ አገልግሎቶችን ይዞ ወደ ገበያ መጥቷል እና የእናንተ- የእናንተንም ስልክ ከኢንተርኔት ላይ ነው ያገኘ ነው እና እሺ።
ድርጅታቱን በነጻ እንድታስተዋውቁ ለመጋበዝ ነበረ። Play Store ላይ ወይም App Store ላይ app አችንን አውርዳችሁ በመጫን ን- ድርጅታችሁን በነጻ እንድታስተዋውቁ ነበር ለመጋበዝ።
መልካም
We Plus Solution እና ደግሞ እኔም መላክ እችላለሁ በቴሌግራም link ኡን።
ላክልኝ። እሺ እሺ መልካም ቀን ወንድሜ፣ አመሰግናለሁ።
አንቺ እሺ